Hello ጤና ይስጥልኝ ከኤፍፒ ነበር የምደውልልዎት። እሺ screenshot ይልኩልኛል ከይሄ withdraw ኡን የሚያሳየውን transaction የሚያሳየውን በምነግረው ስልክ ቁጥር screenshot በቴሌግራም ይላኩልን።
እሺ አ በዚህ ስልክ ነው የምልክልሽ?
እሺ ስልክ ቁጥሩን ይጻፉት
እሺ ንገሪኝ። ወዴ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ አሁን ልክ በዚህ ስልክ ቁጥር ይላኩልን። እሺ እሺ እሺ መልካም ቀን።